ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አሁን ደውለን ነበር ከ cash register እንትኑን memory ውን አስቀያየረን detail እያወጣች ነው ብለን ደውለን ነበር እና አስራ አራት ቤቱ አሁን ደግሞ ምን ሆነ መሰለሽ ደግሞ አሁን በአስራ የአንድ አራት ወር ቤቱ ቆረ- እሺ፣ አዎ የአንድ ወር ቆረጠችብን ደግሞ አሁን memory memory ስለተቀየረ ነው። memory ስለተቀየረባችሁ ምን- ምን የበፊት የበፊቱ data እዚህ ነው ያለው።
ስለዚህ የመጀመሪያውን ምን እናድርግ እሷን የአንድ ወሯን የአንድ ወሯን በቃ memory ጽፈናና ከመቀየር በፊት የነበረውን እኮ ደብተሯንም ይዘህልናና እዚህ ጠ- ጠይቃቸው ያወጡልሃል።
እሺ እሺ ደብተሯን ይዘሃት ነው።
እሺ እሺ እሺ
ደብተሯ